ሄሎ ሄሎ አንዴ ካሸር አካውንት ተልኛለህ የአክቲቭ አለኝ እየሰራሁበት ነበር አሀ
እንዲ አለኛ ያ- ያር ነው
እ?
ጃር አዎ
እሺ አዎ፣ ዳማ ነው አ ቃላብ ነው የቃላብ እ? አዎ የቃላብ ሱቅ ነው
እሺ
ካሸር ዋን ነው እሺ አዳማ ቃ- አ- ቴ- ቃላባ ቴክስት- አዳማ አ cashier text አታረግልንም እ፣ እሺ።
cashier ኡን ጻፊ ሁሉንም user ምናምኑን ከዛ ቴሌግራም እናያለን ላክልሽ እሺ እሺ